ሰላም ጤና ይስጥልን።
አብሮ ይስጥልን።
አለን እግዚአብሔር ይመስገን።
እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን። ሰላም ነዎት?
አለን። እግዚአብሔር ይመስገን፣ ሁሉ መልካም።
ተመስገን።
እ፣ አንድ information ፈልጌ ነበር እና እሺ ይቻላል።
እ፣ በእናንተ ነበር ፓናፍ training travel በእናንተ በኩል ነበር እሸቱ ነበር ማስታወቂያ የሰራው እና እሺ ተመዝግበን ነበር እሺ
እና እስካሁን እ፣ ተመላሽም አልተደረገልንም ብር እንዴት ነው ነው አሁን ይቀጥላል ነው እኛ ተመላሽ እናድርገው ብራችንን or ጉዞ እንደተጠበቀ ነው የምን ጉዞ ነበር? ይቅርታ እ?
የምን ጉዞ ነበር? ያ- እንትን ያሉት?
የኢየሩሳሌም okay ስሞት ማን ልበል
የተመዘገበበት ነው። እኔ ነኝ ያስመዘገብኩት። ፍጹም ፍጹም አለ ታምሬ
ፍጹም አለ ታምሬ ታምሬ አ
ስልክ ቁጥር ልውሰድ 09 19 09 19 00 00 72 95 72 95 እሺ
no በቃ እሱ እየተ- እ?
አንድ ደቂቃ ይጠብቁኝ።
እሺ።
ቆይ ስልኩን ያዙ 09 19 00 72 95 95 አ የኢየሩሳሌም ገዳም የተመዘገ እንትን account አስገብተዋል ብር አዎ cancel በጦርነቱ cancel አድርጎታል። እሸቱም ማስታወቂያውንም መጀመሪያም እ፣ ጉዞ እንዳለ ሁለተኛ እንደተራዘመም እ፣ ሰርቶታል ፕሮግራሙን እሺ እደውላለሁ። አንድ አንድ አምስት ደቂቃ ይጠብቁኝ።
አ እሺ